ጤና ይስጥልኝ። አልፌ ሳምራይት ነኝ። ባኮ ምን ልርዳዎ?
ጤና ይስጥልኝ። ትናንትና ባሪፍ ላይ ሳንቲም ከፍዬ ነበር እና screenshot አድርገህ ላክልኝ ላይ ነበረች የሆነች ሴትና ላኬላት ልኬላት ነበር እና ገንዘቡን እንትን አዘጋገባ እስካሁን
በዚህ በዚህ ስልክ ቁጥር ነው የሚጠቀሙት ቴሌብር ደንበኛችን። እሺ check ላድርግሎት። መስመር ላይ ይጠብቁን።
እሺ
ደንበኛቸው መስመር ላይ ያሉ አሎ መስመር ላይ ስለጠበቁ እናመሰግናለን። ሙሉ ስሞትን ማን እንበል?
ክብሯም ሀደራ
ሀያ ብር ከቴሌ ብር account ወደ ሁሉ ስፖርት አይደል deposit ያደረጉት? አዎ ጉዳዩ ተስተካክሎሎታል። ወደ ሁሉ ስፖርት ገቢ ሆኗል።
እሺ አመሰግናለሁ።
እሺ እናመሰግናለን። እኛም መልካም ቀን መልካም ቀን